hello ጤና ይስጥልን ብልፊት
ብራችን አይመለስልንም እኮ ዛሬ።
ምንድን ነበር deposit ነው withdraw ነው?
ዊዝድሮ ዊዝድሮ ንገረኝ እስኪ የቤት ቤት ቁጥርህን
ዜሮ ዘጠኝ ሀያ ስምንት ዜሮ ዘጠኝ
ሀያ ስምንት እሺ
ሰማንያ ዘጠኝ
ሀያ ስምንት ሰማንያ ዘጠኝ
ሰባ ሰባት እህ
ሰላሳ ሰባት
ዛሬ ነው አይደል? ዛሬ ነው ያደረግከው። ስንት ብር ነበር?
አምስት መቶ
በሳንቲፔ ነው